ጤና ይስጥልኝ ሁሉ ስፖርት ነው ባክዎ ምልወደው
ገንዘብ ዊዝድሮ ብዬ ነበር እና
እሺ
ቴሌግራም ላይ ቁጥር ጠይቃችሁኝ ልኬ ነበረ።
ቴሌግራም ላይ ልከዋል። እዛ ላይ ስለምናሳውቁት በትዕግስት ይጠብቁ መልሱን።
አዎ ግን ሶስት ቀን ነው ምናምን ሆነኝ። ቅዳሜ ዕለት ነው ምናምን ይላችሁ።
በዚህኛው ስልክ ነው ቴሌግራም ላይ ላኩት።
አዎ ተ- እንትን ያሬዶ ይላል account።
እሺ በድጋሚ አስተላልፌልዎታለሁ። መልሱን ሳገኝ አሳውቆታለሁ።
okay እሺ